ሄሎ ጤና ይስጥልን ብሽት ቤት ሄሎ ተናውለው እንዴት ነው?
መስገን ምን ነበር?
አለን እንትን ብር ልኬ አልገባልኝም እና ምን አልከኝ?
ብር- ብር ላኩኝና እንድትመልስልኝ ብዬ ፈልግ ፈልጌ ነበር።
ማለት እንድትመልሽልኝ።
በ- በሐዋስ ላኩትና እስካሁን ፕሮሰሲንግ ነው ብለን አልገባልኝም።
አዎ ግን እኛ መመለስ አንችልም። ያው እናሳውቃለን ለቻፓዎች፣ እነሱ ያስገባሉ እንጂ እኛ መመለስ አንችልም።
okay እሺ ይገባል።
አሁን ግን እዛ ተሳሳሪ ቦታ- ከሆነ ይገባል። ችግር የለውም።
አዎ። እሺ፣ በቃ።
ችግር የለውም። ይስተካከላል። እሺ
አየህ።
እሺ እናመሰግናለን።